ጤና ይስጥልን።
አብሮ ይስጥልን።
ምን ልርዳዎት?
ሻርክ አለ እንደ በ single በትንሿ
ምንድን ነው የፈለጉት? ሻርክ፣ ዶልፊን?
አ አዎ አለን።
ባንክ ጋር ያ- የተገናኘ ባንክ እናያይዘልዎታለን።
እ?
ባንክ እናያይዘልዎታለን።
ነው አዎ አባ የሰራ
አዎ
ኦኬ። እስከምን ያህል ነው?
መስመር ላይ ኖት?
አ
አዎ የሰራ አለን አባት
ና አለ እስከምን ስንት ነው?
ሁለ- ሁለት ሺህ ስምንት አለን ሁለት ነጥብ አምስት ሁለት ሚሊዮን አዎ።
አምስት መቶ ሺህ ብር አዎ
okay በቃ እመጣለሁ። ቢሮአችሁ የቱ ነበር?
እኛ ፓስተር የስራ መኪኖች የሚገኙት ፓስተር branch ኣችን ነው። ፓን- ፓስተር branch ኣችን ላይ ይምጡ።
okay እሺ
እሺ፣ እናመሰግናለን ስለደወሉ። መልካም ቀን።